Sana Milano, no, sentire.
Hello.
ሄሎ
ወይ እንትን ያለ የሚ- የሚሰጠውን ብር ለማወቅ ነበር አንድ ቡድን ጥሎኝ።
እሺ ካሸር ኮዱን ንገረኝ።
እሺ አስራ ሁለት ሰላሳ አንድ
አስራ ሁለት ሰላሳ አንድ
ዜሮ ስምንት ሰላሳ ሶስት
እሺ ሁለት መቶ አርባ ብር ተመላሻለሁ።
እሺ እሺ
ወይኔ ዘዳሪ ያለ ምን ባል ገብርኤል
Let's not arm up, Radu.